Hello ጤና ይስጥልኝ ጉዳይ ሀና እባላለሁ። እባኮ ምን ልርዳዎ?
Hello ጤና ጤና ይስጥልኝ።
ጉዳይ
ያ-
ጉዳይ ነው የደወሉት ምን ልርዳዎ?
ያው ስለ ስራ ምናምን ነገር መሰለኛል።
አዎ ስራና ሰራተኛ የሚያገናኝ የሞባይል መተግበሪያ አለን።
Okay፣ እም፣ እና እኔ- እኔ ባለሙያ ነኝ፣ ግን በጊዜ ስላስፈልገኝ ምናልባት አቅም ከሆነ እሺ ሙሉ ስሞትን ይንገሩኝ።
አምላክ ምንተስኖት
ይቅርታ ማን አሉኝ?
አምላክ ምንተስኖት አምላክ ምንተስኖት። እድሜው ስንት ነው አምላክ?
እድሜ ሀያ ስድስት
የት አካባቢ ነው የሚኖሩት?
ባህር ዳር።
እም፣ አ- የእኛ መተግበሪያ የሚሰራው አዲስ አበባ ውስጥ ብቻ ነው። ገና ወደ ክልል ከተሞች አልጀመርንም። ወደዛ ጊዜ በምንጀምር ጊዜ መጠቀም ይችላሉ። ከዛ በተጨማሪም እርስዎ ደግሞ ወደ አዲስ አበባ የመምጣት እድል ካገኙ ደግሞ መደወል ይችላሉ።
እሺ፣ እሺ፣ እሺ፣ እሺ። መልካም ቀን ይሁንልዎት።
እሺ።